ሄሎ
ሄሎ አንተ ነህ?
አቤት ከ Mr and Mrs order ይዘህ ነበር እና አልደረ- አልተጀመረም ብለኸኝ ነበር አይደለ?
አልተሰራ
አዎ በቃ cancel ይሆንልሃል። እሺ
እሺ ይሄኛውን እንትኑንም complete በይልኝ ሀና ንሻ
እኔ ሀና አይደለሁም። እ እኛ እሺ።
complete አንልም።
አይ የሆነ ቆይቶ የእኛ ዶሮ ቆይቶ ነበረና እንትን ሲወጣ ኦርደሩ ማለት ነው አናግራ ነበረ እና ችግር ካለ ደውልልኝ ብላኝ ወጥቷል ታይሞቶ
የእኛ ዶሮ አሳውቆች ነበር እንዴ ሀና? ኮምፕሊት በልጅኝ ይስተካከላል። እንታይ ማለው ደቂቃው ነው የሚያሳውቅ